ሰላም ጤና ይስጥልኝ። ኢትዮጵያ ሄለን ነኝ። ባኮ ምን ልርዳው?
ሄለን ይቅርታ፣ ሄለን መልሽ የደወልኩልሽ ተቆርበቢ ነው። ስልኩ ልንገርሽ፣ ቁጥሩ እሺ ንገሩ። እንደምኛል አስራ አንድ አስራ አራት አስራ አንድ አስራ አራት ሰባ ስድስት ዜሮ አምስት ሰባ ስድስት ዜሮ አምስት እውነት ልሻለሁ። የተከራየሁት እንትን ኦክሲጅን ሙሉ በሙሉ ጨርሶ አሁንም ስራ ቆሚያለሁ። ተከራይቼ ነው የሰራሁት። እስካሁን የተቀየመ ነው። እውነት ልሻለሁ፣ እየዋሸሁሽ አይደለም። ተከራይቼ ነበር የምትሰራው። አሁን የተከራየሁት አልቆብኝ ተቸግሬያለሁ። ስራ ላቁም ፕሊስ።
እሺ ደንበኛ ስለተፈጠረው ችግር በጣም ይቅርታ እንጠይቃለን። የግሩምንም ስልክ ወስጃለሁ፣ መዘግባለሁ፣ ለሚመለከተው አካል በደንብ አስተላልፋለሁ። የእርስዎንም ችግር በደንብ መዝግቤ እስከ ነገ እንዲመጣሉ ታደርጋለሁ።
እሺ፣ አመሰግናለሁ።
እሺ፣ ሌላ መረዳዎት ነገር አለ?
የለም፣ የለም።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብ አስተያየት ከሚሰሙት ስለ አንቺ በኋላ ያስቀምጡ።
አገልግሎት ጥሩ አስተያየት እሰጣለሁ። አመሰግናለሁ።
እሺ፣ አመሰግናለሁ። መልካም እሺ፣ እሺ፣ እሺ።